ሄሎ ጤና ስጥልኝ ቃል ኪዳንን ከቤስት ቤት ምንደርደው
ቤስት ቤት ውዝዶ ነበር።
የመቼ ነው?
ይሆን እሺ ስንት ብር ነው?
ሶስት ሺህ
በዚህ ስልክ ቁጥር ነው?
አይደለም ሀያ ዘጠኝ ቤት እሺ እንገሩኝ። እሺ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሰባት ስልሳ አምስት ሀያ ሁለት
ሀያ ሰባት ስልሳ አምስት ስልሳ አምስት ስልሳ አምስት ሀያ ሁለት
እሺ ስንት ብር ነው?
ሶስት ሺህ ብር
እሺ አንድ መስመር ላይ ይጠብቁኝ። እሺ ወደ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሰባት ስልሳ አምስት ሀያ ሁለት
አዎ
እሺ confirm ተደርጎልታል። process ላይ ነው ይገባሉታል።
thank you እሺ መልካም ምሽት።
thank you